ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ሰማንያ አንድ ሰማንያ ስምንት Flintstone Homes ደውለው ነበረ።
አዎ አይ አሁን እንትን ሲል ጊዜ ማስታወቂያ እየሰማው ነበር ደውዬ ነበረ። ቆይ መልሼ እደውላለሁ።
እሺ እኛም የደወልንልዎት መረጃ ፈልገው ከሆነ ብለን መረጃ ልንሰጡ okay መልሼ እደውላለሁ። ቆይ ችግር የለውም።